ጤና ይስጥልኝ እንዴት ነው? ዲቦራ ነኝ ባኮም ልርዳው?
ሰላም ነው። አይ ቦነስ አለቀ ብሎኝ ነው። ቦነስ ይቅርታ አንድ
እ
ቦነስ አለቀ ብሎኝ ነው ያልከው?
አዎ አዎ እሺ የትኬት ID ውን ወይም cash code ኡን ንገረኝ።
እ ዘጠና ዘጠኝ እሺ
አራት
እ ስልሳ አራት እሺ
አርባ አንድ ዜሮ የመቼ ትኬት ነው?
አይ ከትላንት ወዳ ትላንትና ትላንትና ነው።
እሺ ሀምሳ ብር ቦነስ አለው። እሺ አሁን ተለቆልሃል።
እሺ እሺ እሺ እሺ